ሄሎ አቤት ጤና ይስጥልኝ። ከኢቲኤስ call center ነው የምደውልልዎት።
ከማ ከኢቲኤስ
ከማ ኢቲኤስ call center ከእርሶ ሌ- በእርሶ ስልክ ወይ ሌላ ሰው ደውሎ ነበረ ቪዛ ያሰራ ሰው
አዎ አዎ እሱ ያገናኙኛል ካለ አዎ እሺ ስልክ ልንገርሽ ምን አለኝ ልንገርሽ መጽሐፍ ስልኩ ልንገርሽ ምንም ልንገርሽ።
ስልኩ ልንገርሽ okay እሺ እሺ ወጥቷል አሁን ሀያ ሶስት አርባ ሰባት አስራ ሰባት አርባ ሰባት ሀያ ሰባት
አርባ ሰባት okay አርባ ሰባት እሺ አስራ አንድ አርባ ሰባት አስራ አንድ አርባ ሰባት ሀያ ሶስት ዜሮ ዘጠኝ ሀያ ሶስት አርባ ሰባት አስራ አንድ አርባ ሰባት እሺ እሺ አመሰግናለሁ።
እሺ እሺ ቴንኪው እሺ